ጤና ይስጥልን። ቤስት ቤት ረዴት ነኝ። የምንረዳው
አብ ሶማሌ አለ
ሶማሊያ የለም። ቴሌግራም ላይ
አብ ሶማሌ የለም።
የለም።
ቴሌ ብር ያ ሄሎ አቤት
ይስጋን ኩገዬ
እ፣ እዛው ቴሌግራም ቴሌግራም ላይ ለዓግ ባና ከለንደይደ እኔ ሶማሌኛ አልችልም
ሮላ ሮላ አለም
እ
አሎ አሎ
ሄሎ
አ አቤት
ስማ ሌላ ሌላ ሲም
እ
ሌላ ሲም ቴሌ ብር ሰማንያ ብር ገዛለህ ኦ ድሮ ቴሌግራም ላይ ያዋራል አ ቴሌግራም ቴሌግራም telegram Ah.
telegram baa garaac bay ku tiridee halkan waa teeleyga caadiga ah haye ma maqta telegram haye haye እሺ